Good afternoon, Capital Spa. Zufan speaking. How may I help you, please?
አዎ ሲሙ ይሄ መስመሩ ብድር ምናምን እንዲህ አለ እ?
ይሄ መስመሩ ብድር ምናምን እንዲህ አለ ምን ብድር ነው የሚፈልገው?
አ ተሳስተዋል። ይቅርታ። ይሄ ሆቴል ነው። የደወ- ሆቴል ላይ ነው የደወሉት። ተሳስተዋል።
ምንድን ነው ቁጥር ሌላው
Hello።
ዘጠኝ ዘጠና አራቱ እንዲህ አለ እኮ አ እዛ ላይ ይደውሉ። ዘጠኝ ዘጠና አራቱ ላይ ይደውሉ።
አይ ይሰራል። አ?
እሺ ይሞክሩት። በቃ እሺ። እናመሰግናለን።
እሺ